ሄሎ ሄሎ ይላል።
አቤት እም ሰላም ነው?
እግዚአብሔር ይመስገን ሰላም ነው አባ።
እንትን ከአንድ ሳምንት በፊት የሆነች የአምስት መቶ ወደ ኦሮሚያ account ስቤ ነበርና ምን አልከኝ?
የሆነ ወጪ ወደ ኦሮሚያ ባንክ account ስቤ ነበርና
ምን አልከኝ አባ?
የሆነ withdraw አድርጌ ወደ ነበር።
ኦሮሚያ አዎ እሺ እም አልገባልኝም። cancel የሆነ የሆነ ምን እንደሆነ አላወቅኩም።
እስቲ አንድ ቤስት ቤት ቁጥርን እስቲ ንገረኝ።
ይኸኛው አስራ አምስት እህ።
ዜሮ አስራ አምስት ሰማንያ አራት እህ።
አስራ ሰባት አስራ ሁለት መቼ ነበር exact ቀኑ?
exact ቀኑ እኔ እንጃ ከአንድ ሳምንት በፊት ነው።
እስቲ account history ላይ አይተህ ትነግረኛለህ ወይም አዎ account history ላይ አይተህ exact ቀኑን እዛ ላይ ምን ቀን እንደሚል ንገረኝ። ምክንያቱም እኔ የምፈልገው በቀን ስለሆነ በአስራ ሰባት ይመስለኛል።
በ- በፈረንጅ በአስራ ሰባት አዎ አስራ ሰባት okay እስቲ ቆይ እሺ ስንት ብር ነው?
እህ?
ስንት ብር ነው?
እሺ አምስት መቶ
okay እንደዛ ነው ሰጥተናል።
እስቲ ቆይ እሺ አንዴ እሺ
እሺ
ሺህ አምስት መቶ እም።
ሺህ አምስት መቶ ብር አዎ ብቻ ሺህ ምናምን ነው።
አንድ ሺህ ሀምሳ ብር ምናምን withdraw አድርገሃል?
አዎ አድርጌያለሁ። አዎ አስር አዎ ሺህ ብር አንድ ሺህ ሀምሳ ብር ምናምን withdraw አድርገሃል?
አድርጌያለሁ። እነሱ ነው እነሱ ወደ ቴሌብር ነበር ያልኩ።
አዎ ከዛ ወደ account አደረኩ።
ለብቻው ነው አንድ ሺህ እና አምስት መቶ ብር አንድ አዎ ወደ account ነው በቻፓ ያደረኩት።
ነበር ያደረግከው?
በቻፓ ነው ያልኩት። አዎ okay እሺ ቆይ አንዴ ዮሐንስ ብርሃኑ አይደለም አዎ አዎ ዜሮ ዘጠኝ አስራ አምስት ሰማንያ አራት አማ- ይሄ ራሱ ቁጥርክ ነው አይደለ የቴሌብር ቁጥርህ አዎ ሁለቱም እኮ ገብቶልሃል እ፣ ሌላ ወደ account ያደረኩት የሆነ ነበረ። እሱ አልገባም account ላይ ወደ cancel ምን ወደ ምን account ወደ ኦሮሚያ ህብረት ስራ ባንክ
የትኛው ሁለቱንም አንድ ሺህ እና አምስት መቶ ለብቻ ለብቻ ወ- ወደ ኦሮሚያ
አዎ
እስቲ አምስት መቶ እስካሁን ከዛ ውጪ ያገኘው አይደለም
አይ፣ የለም እም።
ከአስራ ሰባት ውጭ ሌላ ቅመማ ወደ ተጋርቤሽ አስራ ዘጠኝ አስራ ስምንት እስቲ አስራ ስምንት አይ ከዛ ውጭ አንድ ሺህ ብርም አምስት መቶ ብርም ከዛ ውጭ የለም። እስቲ የለም ማለት ወደ አዎ፣ ወደ- አዎ በ- ልሞክርልህና
አዎ ማ- ወደ አካውንት ነበር የዛን ቀን ያልኩት። ቀንሶብኛል። ሲቀንስ ከቀነሰ በኋላ ወደ አካውንት አልገባም። እንዴት ነው የሚሆነው?
ቆይ እስቲ አንዴ አምስት መቶ ሀምሳ አምስት መቶ ሀምሳ እነዚህ እንዳለ deposit ኦች ናቸው።
አዎ ግን ወደ አካ ወደ account ነበር የዛን ቀን ያልኩት።
okay እስቲ በቃ እንደዚህ ማድረግ እኮ ትችላለህ፣ ችግር የለውም። account history ላይ ገብተህ እ፣ የአምስት መቶ ብሮቹና የአንድ ሺህ ብሮቹን ያሳያል። እሱን screenshot እስኪ አድርገህ ላክልኝ። ከዛ ያልገቡትን ከዛ ላይ pending የሚል ወይም processing የሚል ካለ ከዛ ላይ እያዩ እንትን ማለት ትችላለሁ። እሺ ችግር የለውም።
አዎ እንትን በልልኝ፣ screenshot አድርገህ በቴሌግራም ላይ ላክልኝ።
አይ መሻባ መልካም ቀን።
አይ አዎ